hello በቴሌግራም ልኬልሽ ነበር እኮ እ መች ነው ያልኩት?
አሁን እኮ ነው ያላኩልሽ ፎቶ የእናንተ ነው ወይ እንትኑ ያልኩሽ አብርሽ ዳላስ የሚለው ነው አዎ እናረጋግጥና እንደ እናሳውቆታለን።
አዎ እንትን እኮ ነው ኮሬክስ ፎር ምናምን እንሸጣለን በእንትን ኬት እንሸጣለን ምናምን ብሎን
እኮ እኛ አሁን እ ይሄንን እንትን እንትን ስለማንለው ለሚመለከተው አካል አስተላልፈን ልዎታል። እነሱ ነው ብለው confirm ካረጉ እናሳውቆታለን።
እኮ እሺ በቃ ንገረኛ እውነተኛ ቴሌግራም ከሆነ ላይ እንጽፍሎታለን።
እሺ በቃ ትክክለኛ ከሆነ እኛ የምንመድ ብዬ ነው
እዛ ላይ ጽፍሎታለሁ ቴሌግራም ላይ እሺ እሺ